Hello?
ሄሎ ጤና ይስጥልኝ ሄሎ ሄሎ ጤና ይስጥልኝ ኑሮ ይስጥልኝ።
ወደ ፍሊንስቶንም ሰው ደውለውልን ነበረ
አዎ እሱ እንትን ቤት መግዣ ነው።
ምን አሉ ቤት የምንድን ነው መረጃውን ለማወቅ ነው።
እሺ እሺ እ፣ ወደ ሜሪ ሳይቶች ና- ላይ ነው ያሉ እና ሁኔታ አካባቢ ነው ያሉት እርሱ
እኔ ሊሙሰካ ነኝ። ሊሙሰካ
ሙሉ መረጃ ለመውሰድ ቢሮ ብቅ ማለት አይችልም
ኧረ አልችልም፣ ሩቅ ነኝ።
እሺ እሺ ወደ ዘጠኝ የሚሆኑ ሳይቶች ላይ ናቸው ያሉ እ?
ወደ ዘጠኝ የሚሆኑ site ኦች ላይ ናቸው ያሉ ቤቶች መኖሪያ ቤቶች
እኛ ጋ የሉም።